Hello? Flintstone Homes ነው።
አዎ Flintstone ነው።
እስቲ አንዳንድ መረጃዎችን ስጪኝ። ሰሞኑ የሆነ እንትን አውጥታችኋል መሰለኝ Okay። ስለ ቤት ነው ስለ share ነው?
ስለ share።
Okay። አዎ share ከሀያ ሺህ ብር ጀምሮ እስከ ሁለት ሚሊዮን ብር ድረስ launch አድርገናል ለመሸጥ። በእርግጥ አሁን ምዝገባ ላይ ነን ያለ ነው።
አሀ ገና ምሽል አልጀመራችሁም?
አልጀመርንም ገና ሐምሌ አንድ ላይ ነው። ስላለው ነገርም ዲቴል የምናሳውቀውት
አሀ ስለዚህ ሐምሌ አንድ አካባቢ እንትን እንበላ ደውልልዎታለን። እኛም ስልኮት አስራ አንድ ቤት የእርስዎ ነው አይደል?
አ አ ስሙትም አልበል ሰቦ ማን አለኝ ሰቦ ሰቦ አሳጠርኩት አይደለ?
አዎ።
ስንገናኝ አረዝመዋለሁ።
እሺ ምን ላይ ነው ስለኛ የሰሙት?
ቲቪ ላይ ነው የሰማሁት።
ቲቪ ላይ እሺ። ሐምሌ አዎ።
አንድ ላይ እንደውልልዎታለን። ሙሉ መረጃ እንሰጥዎታለን።
እሺ መረጃው እንዳይበዛ በ- በመጠኑ እሺ እሺ እንዳንጎብጥ ብዬ ነው።
እሺ እናመሰግናለን።
እሺ እሺ